ሄሎ
ሄሎ
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። ሰላም ነው።
ታክሲን ፈልጌ ነበረ። ሜክሲኮ ነው ያለው እቃዎቹ?
ምን አልከኝ?
ታክሲ ታክሲ
አዎ አለ እዚያው
ሜክሲኮ ነው ወይስ የጋ ነው ማ- ያለው branch ኡ? የሆነ መኪና አይቼ ሜክሲኮ ነበር በላይ ሞተር ተጠቀም። ምን አይነት መኪና ፈልገው ነበር?
እ፣ የሆነ ዶልፊን እኔ የሚሸጥ ነበረኝ ዲዛይር እህ
የእሱ ስልክ ዝግ ሆነብኝ። እሱን ሸጬ ያንን ለመውሰድ ነበር።
መልካም ጥሩ ሀሳብ ነው። ስለዚህ መኪናውን ይዘህ ናና ቅያሪ እንሰራልሃለን በምትፈልገው መኪና።
እኮ ቦታው ቦታውን አሁን እኔ ያለሁት የት ነው?
ሜክሲኮ።
ፒያሳ ነው ያለሁት።
okay ና በሜክሲኮ ና እና ጠማማ ፎቅ ነው ቦታው።
ጠማማ ፎቅ ጋር አዎ በላይ ሞተርስ አለ እዛ ጋር ከጎን ላይ ነው የምንገኘው።
እሺ፣ በላይ ሞተርስ ጋር እሺ፣ በላይ ሞተርስ እሺ፣ አቤት
እሺ፣ እሺ እናቴ